መገናኘት ነው እሱ መስማማት
ሄሎ ሄሎ አቤት ሰላም ተስፋዬ አቤት ከችፕችፕ ነበር የምደውልዎት እሺ ይቅርታ ያልመጣ product ነበሩት ለነገ የሚመጣ አዎ አዎ ምን ነበር እ አፕል
እሺ አጠቃላይ የ group ኡ ስድስት ነው
እ አጠቃላይ total ኡ ነው እንትን የታዘዘው አዎ እም።
okay አ እስቲ እስቲ ቆይ አዎ ብቻ እንደዛ ስድስት መሰለኝ okay ነገ እንትን የት ነው?
ነው የሚመጣው TPO
CPO አዎ
እሺ ነገ ድራይቨር ሲደውሉ ያንሱላቸው መልካም ምሽት አሜን ለሁላችን